ሄሎ ሄሎ አቤት አሁን ይሰማል። ምን አሉኝ?
እ፣ እሺ እ፣ ሄ፣ እ፣ ኦፊሳችሁ procurement ግዢ ክፍሎችን ፈልጌ ነበረ። ያ የት አካባቢ እንደው እሺ እ፣ ከዚህ በፊት ገዝተው ነበር ወይስ እ፣ እንደ አዲስ እ፣ ነው?
እንደ አዲስ ለእናንተ የሚሆን ግብአት ምርት አምራቾች ነን።
አ፣ እ፣ የተለያዩ size ኦችን uPVC pipe ኦችን እናመርታለን።
እህ፣ ይህን ደግሞ እናንተ ትጠቀማላችሁ
okay እሺ እና company ያችንን እንትን ለማለት ፈልጌ ነው።
እሺ እንደዛ ከሆነ ገርጂ ያለው ቢሮአችን ይምጡና እዛ ያናግሯቸዋል። አዎ ወይም ደግሞ ምኑ አካባቢ ገርጂ?
ገርጂ ኮሪያ ሆስፒታል ጋር ኮሪያ ሆስፒታል።
አዎ ወይም ደግሞ ቀጠሮ ይዘው ለመምጣት እንዲመቹት የ reception ስልክ ልስጦት።
እ፣ ሻይ ልሂድ፣ ችግር የለውም። ገርጂ ኮሪያ ሆስፒታል ነው። እዛ አካባቢ ናቸው ኮሪያ ሆስፒታል ያሉት።
ልቅ እንዳሉ ነው እ፣ እ፣ ያለው ግን መጀመሪያ ይደውሉላቸውና እ፣ appointment አስይዘው ይመጣሉ።
እሺ ስልክ ትሰጭኛለሽ?
አዎ እ፣ ዜሮ አንድ አንድ ዜሮ አንድ አንድ አራት ስልሳ ስድስት
አራት እ፣ ስልሳ ስድስት እ፣ አስራ እሺ አራት ስልሳ ስድስት ዘጠና ስድስት ሰማንያ አንድ
አራት አስራ ስድስት ዘጠና ስድስት
ሰማንያ አንድ አራት አስራ ስድስት ሳይሆን አራት ስልሳ ስልሳ ስድስት ስድስት እሺ ዜሮ አንድ አንድ አራት እ፣ ዜሮ አንድ አንድ አራት አይደል?
ስልሳ ስድስት ዘጠና ስድስት ሰማንያ አንድ እሺ አመሰግናለሁ።